ነው የምንዘልቀው።
አሎ እሺ፣ አሁን ይሰማኛል። ደንበኛችን
ኮምቦልቻ ቁጠባ አደባባይ
ቁጠባ
አደባባይ
ምንድን ነው አይሰማም?
የተበላሸቦት?
እ አሁን ይሰማኛል። ምን- ምንድን ነው የተበላሸቦት?
እ ፍሪጅ ነው ፍሪጅ ፍሪጅ ምን ነው ያው የሆነው?
ብርጭቆ ማቀዝቀዣ ፍሪጅ ነበር ትልቅ ፍሪጅ ያው ከሳምንት በላይ ሆነ ባለኛ አልመጣንም እስካሁን
ፍሪጅ አልመጣልንም ነው ያለኝ።
ፍሪጅ ነው ፍሪጅ ብርጭቆ ማቀዝቀዣ
መስመር ላይ ያሉ ደንበኛችን
እ
ይሰማዎታል?
አዎ አዎ
ስሞትን ይነግሩኛል?
እ
ስም ይንገሩኝ። የእርሶ ስም እ ታደሰ ተፈራ
ታደሰ ተፈራ።
አዎ
ስልክ ቁጥር ይሄን ልመዝግበው። አሁን የደወሉበትን አዎ አዎ
ፍሪጁ ምን ሆነ ነው ያለኝ? ይቅርታ ተበላሽቶ ይኸው ሳምንት ሆነ። ብዙ ጊዜ ቅሬታም አቅርቤ ነበር። ይመጣሉ አስቸኳይ እንደውላለን ነበር የተባለው። እስካሁን የመጣ ሰው የለም።
አያቀዘቅዝም ነው?
አዎ አያቀዘቅዝም፣ ጭራሽ አይሰራም።
እሺ መዝግቤ
አንድ ፍሪጅ እናንተ አሰራሙ